ተቋረጠ።
ኔትወርክ ነው መሰለኝ። እኔ እኮ hello እያልኩ ነበረ ግን አይሰማም።
እኔ ጋር ተቋረጠ እና ለ final አስተካክል።
አስተካክላለሁ።
ምን አዲስ አለን?
ምንም የለም። እና እንዴት ነው አረምከው? ሁሉን
አዎ እንዴት ናቸው? ተማሪዎች አሻሽለዋል?
ዛሬ ነው ገና ያሳየዋቸው።
እም፣ አሻሽለዋል?
እንዴት ያሻሽላሉ? አንፈተንም ብቻ የተፈተኑት ገና
ወይኔ ለካ final አሀ ምኖችን የሆነ ቀን እንደዚህ ወድቀዋል ምናምን ስትለኝ ነበረ። ቆይ እነሱማ ሶስተኛ አመቶች ናቸው። እነሱማ ጨርሼ ተፋታ ተላቀቅ አሀ ከአንተ ጋር ተላቀቃች?
እ፣
እም፣ እም። እኔ እኮ እና መስሎኝ ነው። እም። እና ገና አሪፍ አሁን ነው?
ቀጣይ ሳምንት chapter five ን ነው መጨረሻ አስቤ ኧረ በስመ አብ።
ከዛ በዛኛው ደግሞ chapter six seven ን ትወዋለህ ወይ?
እኛ ሁሌም ማለት ነው እም፣ ሁሌም በአንድ ቀን አንድ chapter ነው ሁሉንም subject
በስመ አብ።
ሁሉንም subject እኮ ነው በአንድ ቀን አንድ chapter። እንዲሁም ሳይኮ ሁለት chapter ሁሉ ጨርሶ ሶስተኛ ላስተምራችሁ ያለበት ቀንም አለ። መጽሐፍ ምናምን እኮ የለም። module ይዘው ይመጣሉ፣ ያነባሉ፣ ያስረዳሉ። በቃ እያነበቡ መሄድ ማለት ነው። እኛ ደግሞ እንይዛለን፣ እነሱ ጋር አብሮ መከታተል ብቻ ነው እንጂ መጽሐፍ ምናምን እንደዚህ ነው እንደዚህ ነው የለም።
አይ እሷን ትኩረት ያነበባቸውን እርግጥ አድርጎ ያነ- ያ- የነገራቸውን እሷን እሷን part መያዝ አለብን።
እህ፣ እንግዲህ ግን እኮ ችግሩ አሁን ማለት ነው በቃ አንደኛውን subject ይኸኛውን አነበብኩ ስትል ይሄኛውን ደግሞ አሁን ለ mid እያነበብን በጎን እየተማርን ነበረ።
እም፣ ከዛ እንደዛ ስለሆነ አሁን እንትን ለማለት ብቻ ብዙም ለፋይናል
እም፣
እንደዛ ስለሆነ ትንሽ እንትን ይላል ነው እንጂ የምትችሉት መሞከር ነው።
እም፣
እና ምን አዲስ አለ ሌላ?
ሌላ ምንም የለም
ምን የት እየወጣሽ ነው?
እ
በር እየከፈች ኧረ፣ ነው።
locker ምናምን እየዘጋው ነው library ልሄድ ብዬ
ኧረ አሁን አጉላጉላ ምሳ እራት በልተሽ አትሄጂም እራት አወጣን በላይ
እንዴ? በዚህ ሰዓት
አሁን ራሱ በግድ ማለት ነው ወንበር አላገኝም።
እስማ
የለ እራት ልብላ ብለህ ብትወጣ ራሱ ምናምን ስልክ ላውራ ብራ- ብለህ ራሱ ብትወጣ ማለት ነው እም፣ ወንበርህን ላጥ ቁጭ ብለው ደግሞ አይነሱም እና በቃ አምስት ደቂቃ ከሆነ ሲጀመር ከአምስት ደቂቃ በላይ ከወጣህም ከቆየህም አይነሱም።
library አዎ አምስት ደቂቃ ሞልቷል ነው
ኧረ በስመ አብ።
እንደዚህ ነው እና ይባል።
እና እንትን ልታረጊ ነው እራት ከ- በኋላ ካልበላሽ እንዴት ነው ምታድሪ?
በ- በሶም አለ እንጀራ ደግሞ ዛሬ አውጥተናል እና ዝም ብለን ትንሽ አሁን ቀምተን በኋላ ደግሞ እንበላለን።
ኧረ እንዳትሞቱ እንዴ እ?
ስቲክ በእንትን በዋይፋይ ስትገቢ እ?
ዋይፋይ
ዋይፋይ እ የለም እ፣ አለ
እ በ video call ላውራሽ እንዳይሽ ብዬ ነው።
መቼ ዋይፋይ የሚሰራ እኮ በአብዛኛው ማለት ነው ዲጂታል ስገባ አሁን digital library አሁን እሄዳለሁ ኮምፒውተር ጋር አገኘው ብያለሁ እ እና ከዛው ላይ ዋይፋይ ስላለ ዝም ብሎ connect እንትኖችን ተጠቀው እኮ PC ምናምን ይዘው ስለሚመጡ
እ እንትን ይላሉ connect ይሆንልኝ እዛው ውስጥ ሆነው ማውራት አይቻልም አይቻልም።
እ፣ እና ዝም ብዬ ወይ ድምፅህን ሳታሰማ ወይ ዝም ብለህ ታየኛለህ
እንደዛ ከሆነ አሪፍ። አንቺ እንትን አድርጊያ፣ እ
አንቺ ደውይ እኮ ሲገባልሽ እኔ አንቺ ደውይ።
እንዳታወራኝ ግን ዝም ብዬ ልደውልና አሁን ሂጄ video call አዎ።
አዎ እሺ
እሺ ቻው በቃ ከተመቸሽ ነው፣ ካልተመቸሽ ተይ።
እሺ
እሺ ቻው። እሺ።
እሺ ቻው በቃ ሰላም በላቸው